ጤና ይስጥልን ቤተሰቦች ፍሬሽ ነኝ። እባክዎ ምን ልርዳዎት?
አብሮ ይስጥልኝ ከቴሌ ብር ወደ Best Bet transfer አድርጌ ነበር ትናንት ምሽት እሺ ሁለት ብር እና እስካሁን add አልተደረገም
ከ
deposit ማለት ነው።
Okay እሺ text ደርሶሃል?
text ኡ ደርሶኛል ግን add አልሆነም እና መጫወትም አልቻልኩም።
እሺ text ኡን ቴሌግራም ላይ ትልክልናለህ?
እ፣ ስንት ቤት እስቲ ማለት ዜሮ ሶስት ቤት ነበር እሱ አይሰራም አክቲቭም አይደለም።
እ፣ ቴሌግራም አካውንታቸው ኦን ኦን የሆነውን ቴሌግራም አካውንት እስቲ ንገሩኝ።
እሺ እሺ አንድ ጠብቀኝ።
እሺ። እ፣ ሰላም ነው። ምን ነበር ታትሪ የለም ጨርሻለሁ።
Hello አቤት።
ዘጠኝ ዜሮ ሶስት እሺ እሺ ሰላም። Hello
አለሁኝ። Hello ዜሮ ሶስት ዜሮ ዘጠኝ ዜሮ ሶስት አርባ አራት እ፣ ሰላሳ ሰባት አርባ ሰባት
ይሄ active አይደለም on አይደለም። አሁን ላይ Text አድርጌለት አልመለሰልኝም።
እሺ እስቲ አሁን hi በለኝ ከላይ እሺ እሺ።
ዝም ብለህ hi ብለህ text አድርግልኝ ወይም ስምህን ንገረኝ። ማነው ስምህ?
መላኩ ፈንታ ማን ነው?
እሺ።
ጌታቸው ካሴ
ማን?
ጌታቸው ካሴ።
እሺ በል ዜሮ- በል እንደሱ ብለህ እስቲ text አድርግ እንደሱ እሺ እሺ